ከአንጀት ወዴ እስቲ ልመድ ኃያል ፍቅር ተንተርሶ ማደር ሆኗል ፈንባርሶ ማደር ሆኗል ፈንባርሶ ህልሜ ነው ወይ ቅዠት በቁም መባነን ግራ ያጋባ ሞት ፍቅር ባንድ ወገን እኔ ሞኝ እሷ ሞት አልሆነም ነገሩ ሰው ሳያቅ ሰው መውደድ አለ ወይ ባገሩ ሙዲን አሁን ለምንድነው ሙዲ ይህ ሁሉ ጋጋታዋ ሙዲ የታሰረን አንቺ ሙዲ ያላሰራ ይፈታ ሙዲ በሷው ይለቅልኝ ሙዲ አይሻኛ አማራጭ ሙዲ ጨክኖም አይጨክን ሙዲ ወትሮም ያንጀት ወዳጅ እንዳላገኛት መዋተት ጭንቅ ጥብብ በቅዠት መኖር ካሻት ከኔ ርቃ እርሳት ወደ ናፍቆት ይብቃ እርሳት ወደ ናፍቆት ይብቃ መውደድ ፍቅር ፍቅር ፍቅር መውደድ አንጀት ወደ እስቲ ልመድ ኃያል ፍቅር ተንተርሶ ማደር ሆኗል በንባርሶ ማደር ሆኗል በንባርሶ ኩኩሉ ኩኩሉ አልነጋም ወይ ቤቱ እኔ ከደጅ አደርኩ ሰው ተኝቶ ቤቱ እሽሩሩ መውደድ ፍቅር እሽሩሩ እንደምን ይቻላል ያላንቺ ማደሩ ሆዴ አባቷ ሚርገሙ ሆዴ እናቷ ሚርገሙኝ ሆዴ ወጥቼ ወርጄ ሆዴ ማግኘት ከተሳነኝ ሆዴ ዘመድ አዝማድ ሁሉ ሆዴ እርገሙኝ እርገሙኝ ሆዴ የጀመረች ልጃ ሆዴ ትጨርስ በሉኝ ሆዴ የጀመረች ልጃ ሆዴ ትጨርስ በሉኝ ሆዴ የጀመረች ልጃ ሆዴ ትጨርስ በሉኝ